ሄሎ ሄሎ አይኪን አቤት።
አይኪን አውራቸው እኮ ብለውሃል አይደለ?
እናንተን ነው የሚመለከተው ይላሉ እነሱ ደግሞ።
አይ አቤል አይደለም ያቤል
ገዛኸኝ ጋር ደውለለት ገዛኸኝ ስልክ አያነሳም። ገዛኸኝ ምን ሰው ነው እንዴ? እሱ?
እ፣ ገባኝ ወይ ስራ ይዞ ነው እሱ ነው የሚመለከተው ይሄኛው
እሱ ሲፈልግ ነው ስልክ የሚያነሳው። በቃ እና እና እሱ ሲፈልግ ነው የሚሰራልን ማለት ነው እኛ አይ አይደለም ወይ ስራ ይዞ እ።
ይሆናል